예로는 세상 माझे सुरोध
ሄሎ ሄሎ ዋሴ ሄሎ፣ ሰላም ነው እግዚአብሔር ይመስገን ደህና ደግ አለ።
እንትን ለመስቀል የሚሆኑ እንትኖችን ስራልኝ ብላክ ነበር መሰለኝ አይደል ፖስት ዲዛይን አዎ፣ እስከ በኋላ ነው ከደረሰልኝ ያልክልኝ።
እ፣ ለ- አሁን አልደረሰልህም አዎ፣ ለሁሉም ስለሆነ አዎ፣ ደረሰ አ፣ እሺ በቃ ከበኋላ እ፣ እሺ ከቻልክ ልክ ስትጨርሰው ልትልክልን ትችላለህ ወዲያው ል- ልን post ው ስለሆነ ዛሬ ነገ ስለማንገባ ስራ okay፣ ወዲያው ነው የምልህ እንደምልከው እንደጨረስኩ እሺ እሺ አመሰግናለሁ እሺ።